ሰላም ጤና ይስጥልን። ቤት ቤት
አይ እንትን ለማለት ነበረ አንድ ጥሎነ ማስታዘኛ ለመሰለኝ ምን አልከኝ?
አንድ ክለብ ጥሎነ ማስታዘኛ ለመሰለኝ እስቲ ንገረኝ ካሸር ኮዱን።
አስር እሺ አስር ሰባ አምስት አስር ሀያ አምስት ሰባ አምስት ሰባ አምስት ሰባ አምስት
አስራ ስምንት ሰላሳ አንድ
እሺ ያው መልሶልሃል። እሺ ስንት ብር ነው?
አራት መቶ ብር። እሺ ተደውል ነው። አመሰግናለሁ። መልካም ቀን